እሺ ቅድስት ከቅድም ከሰላሳ ደቂቃ ጀምሮ ብደውል ብደውል ስልክ አታነሱ። ሁለተኛ በዚህ ብደውልም አላነሳችም። አሁን customer ኡ ስልክ እሺ።
እያነሳልኝ አይደለም።
ከሰላሳ ደቂቃ ጀምሮ ስደውል እዚህ ስልክ አልተነሳለም አይደል?
በዚህ ሳይሆን በዛኛው ብሞክር ብሞክር ማንም በየትኛው ያነሳል።
ሞከርክ? በየትኛው ሞከርክ? አዲስ በዜሮ በተለቀቀው እኮ አሁን በዜሮ።
ቴሌግራም ላይ የተለቀቀላችሁን አይተኸዋል አይደለም? በዚህ ደውል እሱን ተብላችሁ እሱን አሁን ከአስር ደቂቃ በ- በኋላ ነው የሞከርኩት። ያም ሆነ ይህ እኛ በዚህ ነው እየሰራን ያለ ነው። ለማንኛውም order number ኡን ንገረኝ።
customer ኡ ስልክ እያነሳ አይደለም። እሱ- ስልኩን አሁን ጭራሽ switch ነው። ሰዓትም አለም በነገራችን ላይ እ፣ አምሳ ዘጠና ሁለት ሀምሳ ዘጠና ሁለት ማን ነው ስምህ?
ጸደቀ።
እሺ ጸደቀ፣ እናሳውቅልሃለን እዚህ እሺ፣
እሺ እናሳውቅልሃለን። አሳውቃለሁ ከዛ በኋላ እ፣ እሺ መልሳቸውን ሰምቼ ከሰመር ስልክ አያነሳም አይደለ?
አያነሳማ።